ፍትህ መንፈሳዊ አንቀጽ አሰርቱ ወአርባይቱ ሶስተኛ ክፍል ወጸሎተ ጥምቀትኒ በጥምቀት ከባህር ወርዶ ወንብቲራ በከመ ተዘክረ ውስተ ወንጌል በወንጌል እንደተነገረ በጸሎት ሐሙስ በሕጽበተ እግር የሚጸለይ ጸሎት ነው። ወይእቲ ዘወጻት መጽሐፈ ቅዳሴ ይህችውም ከቅዳሴ የተውጣጣች ጸሎት ናት። ወጸሎታትሰ ዘኢተሰርአ ጸሎተ ተጸምዶ ዘመነኮሳት ወፈራህያን ጊዜ ያልተወሰነባቸው ጸሎታት እግዚአብሔርን የሚፈሩ መነኮሳት እሱን ለማገልገል የሚጸልዩት ጸሎት ነው። እስመ እሙንቱ ይጼልዩ መዓልተ ወሌሊተ ፈድፋደ ልየት ተቀን አብዝተው ይጸልያሉና በከመተነግረ እምባህላት ወአምሳላት እግዚአውያት በወንጌል ትግሁ እንከ በኩሉ ጊዜ ከመትካሉ አምስጦ በጸሎትክሙ ብሎ ብሎ በከመይቤ ሐዋርያ ጸልዩ ዘንበለ ጽርዓት ሐዋርያም ሐዋርያውም ጸልዩ ዘንበለ ጽርዓት ብሎ እንደተናገረ ወካዕበ ይቤ ኩኑ ለጸሎት መዝለፍያነ ዳግመኛም ጸሎትን የምታዘወትሩ ሁኑ ብሏል። ወእምዝንቱ ወእሙንቱ እንዘይውሄል ቁወ በጸሎተ ነግ ጊዜ ወእሙንቱ እንዘይውሄል ቁወ በጸሎተ ነግህ ጊዜ ንቅወተ ዶርሆ ምስለ ስርዓት መዝለፍያን ማለቱ መነኮሳት የነግሁን ጸሎት በዶሮ ጩኸት ከታዘዘው ጸሎት ጋራ አያይዘው ሲጸልዩት ቢገኙ ነው። በከመነገራ ቀኖናት ረስጠብ አርባአ ወሰባቱ በስ እስራ ወሰመንቱ በደስ እስራ ወአሃዱ ነገሩ ደግ ነውና ያራዳዋል። ሐዋርያት በሁለተኛው ቀሌምንጦስ በአርባ ሰባተኛው ባስልዮስ በጻፈው መጽሐፍ በሀያ ስምንተኛው አቡሊዲዩስ በጻፈው መጽሐፍ በሀያ አንደኛው አንቀጽ እንደተናገሩ ይቤ ዳዊት በሀምሳ ወስድስቱ በጽባህ እትነሳ ወተአመን ብከ ዳዊትም በሀምሳ ስድስተኛው መዝሙር ባንተ አምኜ ማለዳ ማለዳ ለጸሎት እነሳለሁ ብሎ እንደተናገረ ወምዝ ጸሎተ ማዕድ ከዚህ በኋላ በማዕድ ጊዜ የሚጸልዩት ጸሎት አለ። ቅድሜሁ ሳይበላ ወድህሬሁ ከተበላም በኋላ በስ እስራ ወሰመንቱ ወም ቅድሜሁሰ ከመ ይባርክ እግዚአብሔር መባልዕተ ዘይትበልዑ በአስልዮስ በጻፈው መጽሐፍ በሀያ ስምንተኛው አንቀጽ ሳይበላ አስቀድሞ መጸለይ የሚገባ እግዚአብሔር የሚበላውንም ምግብ ያበረክት ዘንድ ስራይ ቢኖርበት ያጠፋ ዘንድ ነው። ወድህሬሁኒ ከመ ይረስዮ እግዚአብሔር እቅበተ ለስጋ ለእቅበተ ስጋ ነው። ከተበላ በኋላ መጸለይ የሚገባም እግዚአብሔር ስጋን ከኃጢአት ለመጠበቅ ወለጤና ጤና ለማግኘት ጤና ለማግኘት ምግቡን ከሰውነት ያስማማ ዘንድ ነው። ወይ ጽንኡ ለተጸምዶት እንተ ትትገበር ለሚሰሯት ምግባር ትሩፋት ይጸኑ ዘንድ ወነዋ ኮኑ ካህናት ይጽልዩ ባቲ ምስለ ሕዝብ ካህናት ከዙ ጋራ ይጸልዩዋታል። ወእሙንቱ ንቡራን በከመ ገብረ እግዚእነ ሶበ ነጸረ ውስተ ሰማይ ወባረከ ላይለ ሐምስ ህብስት እኒኸውም ጌታችን ኢየሱስ ክርስቶስ ወደ ሰማይ አባቱ አመልክቶ አምስቱን እንጀራ በባረከ ጊዜ ተቀምጦ እንደ ጸለየ ተቀምጠው ይጸልዩታል። ወእምዝ ጸሎተ ነጊድ ከዚህ ቀጥሎ መንገድ ሲነሱ የሚጸልዩት ጸሎት ናት። በከመ ጸለየ ጳውሎስ አመ አስተፋነውዎ ሰብአ ኤፌሶን ወጊዜ ነገደ እንጢሮስ እስከ ሀበ አካይያ የኤፌሶን ሰዎች ሸኝተው በሰደዱት ጊዜ ከጢሮስም ወደ አካያ በሄደ ጊዜ ጳውሎስ እንደ ጸለየ ወምዝ ጸሎት እንተ አህጸርዋ ወፈረጥዋ መነኮሳት ከዚህም ቀጥሎ መነኮሳት አሳጥረው ለይተው የሰሯት ጸሎት ናት። ሶበ ይበውኡ ውስተ ቤቶም ወደ ቤታቸው ሲገቡ ወጊዜ ይወጽኡ እምኔሁ ከቤታቸው ሲወጡ ሰይጣን ከአሃዋንዱን አባ እገሌ አባ እገሌ ብሎ ጠራው። ሊቀበለው ወጣ። ሰልወግ ውሻ መስሎ ተያያዘው። አንድም እባብ ሆኖ ተጠመጠመበት። አንተ መሳቲ ነህ ብሎ ስመ እግዚአብሔር ጠርቶ ፊቱን ቢያማትብበት እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ከዚህ በኋላ ከደጅ የሚመጣው ፊቱን አማትቦ አቡነ ዘበሰማያት ደግሞ ይግባ። ከውስጥ የሚወጣው ፊቱን አማትቦ አቡነ ዘበሰማያት ደግሞ ይውጣ ብለው ስርዓት ሰርተዋል። ወእምዝሂ ጸሎት ዘመፍቅድ ላቲ ለአእትቶ ምንዳቤ ከዚህም ቀጥሎ መከራ ለማራቅ የሚጸልዩት የፈቃድ ጸሎት ነው። ወይእቲ ክልኤቱ አክፋል ይህችውም ሁለት ወገን ናት፣ ከሁለት ትከፈላለች። ወጸሎተ ብእሲሰ በእንተ ነፍሱ ከሁለቱ አንዲቱ ሰው ስለ ራሱ የሚጸልያት ጸሎት ናት። ዝኒ በእንተ ቃለ ሐዋርያ ዘይቤ እመቦ አሃዱ እምኔክሙ ዝሃሎ ውስተ ምንዳቤ ለይጸሊ። ይኸውም ሐዋርያ ከእናንተ አንዱ ሰው በመከራ ያለ ቢሆን ይጸሊ ብሎ ስለተናገረ ነው። ወጳውሎስ ወዮናስሂ ወሰለስቱ ደቂቅሂ ጸለዩ በምንዳቢሆም ወድህኑ። ጳውሎስ ዮናስ ሰለስቱ ደቂቅም መከራ ባገኛቸው ጊዜ ጸልየው ድነዋል። ወእግዚእነሂ መሐረ ዘንተ በጸሎቱ ዘሌሊተ ሕማሙ ጌታችን ኢየሱስ ክርስቶስም መከራ በተቀበለባት በምሴተ ሐሙስ ተግታችሁ ጸልዩ ብሎ አስተምሮናልና። ወጸሎተ ካልአኒሁሰ በእንቲአሁ ግብረ ሐዋርያት ስማ ኮነ። አንዱ ለአንዱ መጸለይ እንዲገባ ግብረ ሐዋርያት መስክሯል። ከመ ቤተ ክርስቲያን ኮነት ትጼሊ በእንተ ጴጥሮስ አመ ኮነ ሙቁሃ። በታሰረ ጊዜ ምእመን ለጴጥሮስ ትጸልይለት እንደነበረ ወጳውሎስኒ ይብዬ ጸልዩ በእንቲአየ ከመ እድሃን ጳውሎስም ከመከራው እድን ዘንድ ስለ እኔ ጸልዩልኝ ብሏል። ወእምዝ ጸሎተ ስርየት በእንተ አበሳ ከመ ጸሎተ ካህን በእንተ ሕዝብ። ከዚህም ቀጥሎ ካህኑ ስለ ሕዝቡ ኃጢአት እንዲጸልይ ኃጢአት ለማስተስረይ የሚጸልዩት ጸሎት ናት። በከመ ገብሩ ሙሴ ወአሮን ወፊንሐስ ሙሴ አሮን ፊንሐስ ለሕዝቡ ይጸልዩላቸው እንደነበር። ወእምዝ ጸሎተ መፍቅድ ዘባቲ ትትፌጸም መፍቅድ እንተ ኢትከል እምኔሃ ሕግ። ከዚህም ቀጥሎ መጽሐፍ ያልከለከላት ፈቃድ የሚፈጸምባት የፈቃድ ጸሎት ናት። ከመሐሲሰ ዘርእ ልጅ ስጠኝ፣ ወሐሲሰ ጥበብ ጥበብ ግለጽልኝ ከመጸሎት ሐና እንተ ተጸገወት ባቲ ሳሙኤል ሃ ሐና ልጅ ስጠኝ ብላ ጸልያ ሳሙኤልን እንደወለደች። ወስብሃታኒ ሶበ ወለደቶ ከወለደችን በኋላ እንዳመሰገነች መጸለይ ማመስገን ነው። ወበከመ ባህሉ ለሐዋርያ እመቦ ዘሃጥአ ለጥበብ ለይስአል ሀበ ወሃቢ እግዚአብሔር በስፉህ ወኢይናፍቅ ቦቱ። ጥበብን ያጣት ሰው ቢኖር እሱን ሳይጠራጠር ልቡን ወእመቦ ከመወበ ከመ ባህሉ ለሐዋርያ እመቦ ዘሃጣ ለጥበብ ለይስአል ሀበ ወሃቢ እግዚአብሔር በስፉህ ወኢይናፍቅ ወኢይናፍቅ ቦቱ ጥበብን ያጣት ሰው ቢኖር እሱን ሳይጠራጠር ልቡን አስፍቶ ጥበብን ወደሚገልጥ እግዚአብሔር ይለምን ብሎ ሐዋርያ እንደተናገረ እስመ ውእቱ ይሁቦ ለዘሰአለ እሱ ለለመነው ሰው የለመነውን ይሰጠዋልና ወበከመ ባህሉ ለእግዚእነ ወኩሎ ዘትስእሉ ውስተ ጸሎት በሃይማኖት ትነስኡ አምናችሁ ብትጸልዩ የለመናችሁትን ሁሉ ታገኛላችሁ ብሎ ጌታ እንደተናገረ ወምዝ ጸሎተ አበው መንፈሳውያን በእንተ ውሉዶሙ። ከዚህ ቀጥሎ መንፈሳውያን አባቶች ለመንፈሳውያን ልጆቻቸው የሚጸልዩት ጸሎት ናት። በከመ ጸሎተ ጳውሎስ ጳውሎስ እንደ ጸለየ ወአዝዞቱ ለረድኡ ጢሞቴዎስ በዝንቱ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ አስተበቋአከ ቀዳሜ ኩሉ ትግበር ጸሎተ ወስኢለ ወተጋንዮ ብሎ ይህን እንዳዘዘው ረስጠጅ አርብዓ ወሰለስቱ ድስቅ ሰላሳ ወሰለስቱ ወይደሉ ጸሎተ ምስለ ካህን ውጉዝ ሐዋርያት በሶስተኛው ቀሌምንጦስ በአርባ ሶስተኛው በዲዲስቅልያም በሰላሳ ሶስተኛው አንቀጽ ተወግዝቦ ከተለየ ካህን ወይ ምስለ ዘእያአምን ከማያምን ሰው ጋራ መጸለይ አይገባም። ወእመኒ ኮነ ውስተ ቤት በቤትም ቢሆን መጸለይ አይገባም። ወዘጸለየ ምስለ እሉ ይትመተር ከኒህ ጋራ የጸለየ ሰው ይሻራሉ። ድስቅ ሰመንቱ ሐዋርያት በዲዲስቅልያ በስምንተኛው አንቀጽ ወይደልወክሙ ወአሃዊነ ከመትጸልዩ በኩሉ ጊዜ አሃው ሁልጊዜ መጸለይ ይገባችኋል። ከመ ይትመየጡ መዝለፈያነ መዓት እንበለ ርት ኀበ ኀዲገ ቁጣ ኀበ ኀዲገ ቁጥዓ ያለ አግባብ ዘወትር የሚቆጡ ሰዎች ከቁጣ ወደ ትዕግስት ይመለሱ ዘንድ ዘአሰርቱ ወሶበ ቦአ እንግዳ ክቡር ወበዓለ ሀገር ኢትምትር ነገረከ ኦ ኤጲስቆጶስ በአስረኛውም አንቀጽ ኤጲስቆጶስ የከበረ እንግዳ ባላገርም ቢሆን ወደ አንተ በመጣ ጊዜ ጸሎትህን አታቋርጥ። ዳእሙ ይትወከፍዎ አኃው ኀቤሆሙ አኃው ከቤታቸው ይቀበሉት እንጂ ወያርኅብ ሎቱ ዲያቆን መካነ ወያርኅብ ሎቱ ወያርኁ ሎቱ ዲያቆን ዲያቆን መካነ ወያርኅብ ሎቱ ዲያቆን መካነ ዲያቆኑ ጎዝጉዝዎ አንጥፎ ቦታ ይስጠው እንጂ ከመትኩን መልእክቱ ዘታሰምሮ ለእግዚአብሔር የኤጲስቆጶስ ጸሎት የዲያቆኑን የዲያቆኑ አገልግሎት እግዚአብሔርን ደስ ታሰኘው ዘንድ ስርዋጽ ተነግረ ውስተ ቀኖና ነገስት ለብእሲት ትክት ወሐራስ ለነገስታት በተጻፉ መጻሕፍት የተጻፈ ስርዋጽ የተጻፈ ስርዋጽ ደም የሆነች ሴት ሐራስ ከመይጸልያ ጸሎተ በውስተ ቤት አኮ በውስተ ቤተ ክርስቲያን በቤተ ክርስቲያን ያይደለ በቤት መጸለይ እንዲገባቸው ይናገራል።